የምጠየቅበት ወንጀልን ሳላውቀውን ያልገጣበት እኔ ያልገጣበት በማላውቀው ጉዳይ ከመሰላቱ ላይ የተከሰስኩ ነኝ። የነበራት ሌላ የነበራት ሌላ እስኪ ዶሴው ይውጣ የምጠየቅበት ወንጀልን ሳላውቀውን ያልገጣበት እኔ ያልገጣበት በማላውቀው ጉዳይ ከመሰላቱ ላይ የተከሰስኩ ነኝ። የነበራት ሌላ የነበራት ሌላ የሞላ ማድጋ አያውቀውም ሽንቷን እኔም አልክደው ሙሉ መቆየቷን ስወድሽ እንደኖር ሁሉም ስላወቀው በግምት ብቻ ነው የምጠረጠር ልጥላይ ልውደድሽ ደግማ አሏችል ወዳጅ እንዳትባይ በጎ አላሰብሽል የድብቅ የድብቅ ድንገት ባደረግሽው አስወነጀልሽኞች በኔ ላይ ላከሽ አምባሮን ያጌጠበት ሌላ ተከሳሽ አምሮት ያታገላ አምባሮን ያጌጠበት ሌላ ተከሳሽ አምሮት ያታገላ ምስክር አልጠራ ወንጀለኛ እንዳልሆን ሆኗል ያሉት ነገር ሰው እያየን አይሆን ድምሩን ይጨርስ ቢሉም ቢፈርዱብኝ እዳውን አምኖኛል ወዷ ገባዬው አይ አ አ እንዳጎደልሽብኝ ሙሉ ሙሉ ስልሽ እኔ አልነበርኩም ወይ ጠያቂ ሞቃሽ ላንቺ ገላ መውደድ ሳለፍ አስታማሚው የቱለሽ ማንቀርቦች አቦሎን ካደምሽ አፍቅሮች ስንቱን ባየጎኔ እንዴት ከስመት ያመጣሽ ለኔ አፍቅሮች ስንቱን ባየጎኔ እንዴት ክስመት ያመጣች ለኔ አይ እስኪ ዶሴው ይውጣ የምጠየቅበት ወንጀልን ሳላውቀውን ያልገጣበት እኔ ያልገጣበት በማላውቀው ጉዳይ ከመሰላቱ ላይ የተከሰስኩ ነኝ። የነበራት ሌላ የነበራት ሌላ እኔን የሚያሳማኝ ያስጠየቀኝ ነገር ድፍን የአገር ውሎን አይቀር ከማስበልጠር ምነው ጉዳ መጣ ላንቺ መታመኔ ትሽከር